ሄሎ ጴሽታ ቤት ነው ሄሎ ሄሎ፣ ሰላም ነው? ሄሎ
አለው።
አይ- ሰላም ነው አለለት አንድ የሆነ ኦርደር እንታስወጪልኝ ነበረ የካሳንቺ መስሎኝ
ወይ እ?
ምን አልከኝ?
ወይ ካሳንቺስ መስሎኝ የነበረ እ፣ እንትን የዚህ የካሳንቺስ አይደለም። አንድ እንታስወጪልኝ ነበረ ሌላ ኦርደር ይዘሃል?
እ?
ሌላ ኦርደር ሊንገርሽ ይዘሃል?
ኦርደር አንተ ነበር?
ኦርደር ምን ሌላ አልከኝ?
ይዘሃል ወይ order
ሌላ ይዘሃል ወይ?
order ሌላ
አዎ።
ሌላ አልያዝኩም።
እሺ ንገረኝ order ነበር
ስልሳ ሰባት አርባ አንድ
ስልሳ ሰባት አርባ አንድ
ስልሳ ሰባት አርባ አንድ
ማን ነው ስምህ?
ሱራፌል አሁን ነው ያዝኩት።
ሱራፌል አንድ ይጠብቀኝ። እሺ ሱራፌል pin አድርጊልኝ ብለህ ደውለህ ነበር?
አረ አልደወልኩም። አሁን ገና አንድ order ነው ያዝኩት። ይሄኛው ማለት ነው እሺ ቆይ ጠብቀኝ አልደወልኩም።
ልጠይቅልህ።
ሱራፌል ሌላም አለ እዚህ ካዛንቺስ
በቃ ሱራፌል ቆይ አንዴ መሰለህ?
ልጠይቅልህ። ሱራፌል ልጠይቅልህና የሚወጣ ከሆነ እ።
ጠብቀኝ መስመር ላይ እሺ እሺ
ወጥቶልሃል። እሺ ሱራፌል እሺ እሺ